Hello ጤና ይስጥልኝ።
Hello ስራ ቤት ነህ?
ሰላም ነው ሰላም አለን አለን ማታ withdraw አድርጌ እንትን ብሎብኝ ነበር አል- አላስገባውም ወደ ቴሌብር እሺ፣ ስልክህን ንገረኝ።
ዜሮ ዘጠኝ አስራ ሁለት እሺ አስራ አንድ እሺ ሰማንያ ሰባት አርባ ዘጠኝ
ስንት ብር ነው አባ?
ስምንት ሺህ ብር
እሺ አፕሩቭ አደርግልሃለሁ።
እሺ